ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮጵያ መስፈ ከእንደ አገልግሎት ነበር።
ዜና አገልግሎት
ከኢትዮ ቴሌኮም ከመቶ ሰከንድ አገልግሎት መቼ ነው?
መቶ ሰከንድ ተቋም አዎ።
መቶ ሰከንድ ጥያቄና መልሳቸው ሳምንታዊ ሽልማት ትርክ የሳምንት አሸናፊነትና ስሞትን ይንገሩኝ።
ኦ ደስ ይላል በጣም አም-
እ? እ?
አም- Hello ወይት አማን ሶስት ነው ነግሮኝ።
እሺ አማን ጀማል አማን ጀማል አማን ጀማል ሀሰን ጀማል ሀሰን ነው።
የት?
እሺ። አማን ጀማል ሀሰን አዎ አማን ነው።
አዎ።
የኖሩበት አካባቢ ቦታ
እም፣ የት ነው የሚኖሩ?
ገርጂ ገርጂ እም፣ ገርጂ አዲስ አበባ ነው።
ምን አሉ?
አይሰማም።
እሺ ገርጂ
አዲስ አበባ ነው ወይ?
አዎ አዎ አዎ።
እሺ እሺ እሺ ይሄ ይሄ የተጫወቱበት ዜሮ ዘጠኝ
ዜሮ ዘጠኝ አስር ስልሳ ሁለት አንድ ሰባ አንድ
ዘጠኝ አስር ስልሳ ስልሳ ሁለት ሁለት አንድ ሰባ አንድ አዎ።
እሺ አሁን እንደውልሎታለን ሽልማቱ የሳምንታዊ አሸናፊ እሺ ምንድን ነው እሱ?
ሳምንታዊ አሸናፊ መቶ ሺህ ብር
Oh that's great thank you so much
Okay፣ Thank you.
እንትን አሁን የሽልማቱን አዎ፣ የሽልማቱ ሰዓትና ቦታ የሽልማቱን ሰዓትና ቦታ እንነግራለን መልሰን እንደውልሎታለን። እሺ በጣም አሁን አመሰግናለሁ።
information ለመውሰድ ነው። እሺ።
Okay ምን እኮ መች ነው እሱ?
እንደውልልዎታለን። አሁን information ማሟላት ያለቦት ነገር
አይ እንደዚህ የሚያበረብሩ ምናምን ስላሉ አዎ እንደዛ ብዬ ነው።
ያለ ነው። ችግር የለም ነው። ኢትዮ ቴሌኮም ነው። በ call center ነው እሺ።
ስልሳ አምስት ሰማንያ ሰባት ነው የደወልኩሎት ታንክ ዩ እሺ እሺ እና አሁን ደውልልኝ።
እ?
ስልክ ቁጥር ልንገወረረ
እሺ
መታወቂያና ውድ ፎቶ የላኩ ቴሌግራም ዜሮ ይችላል።
አምስት ዜሮ ዘጠኝ ሰባት ዜሮ እ፣ ይቅርታ ግን እንትን አላስ ሚክስ ታደርግልኛለህ?
ኦኬ እንትን ስልክ እንዳልሳሳት ጽፉ።
እ?
ችግ- ችግር የለውም። ዘጠኝ
እሺ
ሰባት እሺ አንዴ እስክሪብቶ ይዛል ዜሮ ሰባ አምስት
ዜሮ አንድ
ዜሮ አንድ ሀምሳ አንድ
ዜሮ ዘጠኝ አምስት ዜሮ አንድ
ሀምሳ አንድ ሀምሳ አንድ
ሰላሳ አንድ ሰላሳ አንድ አዎ በዚህ እሺ save ያርጉትና ቴሌግራም ላይ ይግቡና እሺ፣ መታወቂያ መታወቂያ የእርስዎን መታወቂያና ፎቶ እሺ።
ይላኩልን። ፎቶ እሺ ይላኩልን።
እሺ እልካለሁ ጌታዬ እሺ እሺ Thank you።
እሺ